የአርባ ምንጭ ላይ ታል Hello ጤና ይስጥልኝ ቅድስት ነኝ። አቤት
ቅድስት በእናትሽ ሳይክሌ ተበላሽቶብኝ አንድ order ይዤ ነበር።
ሳይክል የተበላሸ
አዎ order ነበር እስኪ ንገረኝ።
ሀምሳ ሰላሳ ዘጠኝ ሀምሳ ሰላሳ ዘጠኝ
ጠብቀኝ አንዴ እሺ። ላሳውቅልህ ለ dispatcher ኦች ልንገርልህ።
መስራት የሚፈልግ ሰው ካለ የት ነው? ከኢንዲያን ሁሉ ተመ- አርባ አምስት ነው ምን ይደረጋል? የት ቢገባ ቤዛ ብልኝ የምሄደው የት ነው? ማነሳው አዳኒ ትፈልጋለህ? ኦርደር ትፈልጋለህ? ከኢንዲያን ስቴት ሁሉ ተፈር አይቼዋለሁ። አዘግረን ሆነ ለምን ረጅም ሰዓት የሚቆዩ እሱ ባየር አየር ባየር ነው የያዘው። ይሄ ሺ ማንም ጋር ሳይመጣ እንዴት ያለ
ሄሎ አማኑኤል ወይ የቅዱስ ሄሎ ወይ ወይ ነው።
ምን ስራው
አረ ምንድን ነው?
dispatcher ኦች እህ?
ማርያምን
እሺ pin አድርጊልኝ። አርባ አምስት ብር የምር ነው። ስልሳ አምስት እንደዛ አሉ።
እሺ ቼክ ስልሳ አምስት አለ።
አረጓለሁ እሺ እሺ።
check አረጓለሁ እሺ።
እሺ ቅዱስ